ጤና ይስጥልን።
ስምንት ጤና ይስጥልኝ።
አብሮ ይስጥልን።
ዜሮ እመቤት ዘጠኝ ዜሮ አምስቱ አርባ አራት ሀምሳ አምስት አርባ አራት ስልካችሁ አይሰራም።
ስንት
እንኪ ቢዜድ ፎሬክሱን አይቼ ነበረ።
ስንት ስንት ነው ያለኝ ቁጥራችንን?
ዜሮ ዘጠኝ አ- ዜሮ አምስት
እሺ አርባ አራት ሀምሳ አምስት አርባ አራት
የኛ ማሊባባ ላይ ዜሮ ዘጠኝ
ዜሮ አምስት እሺ አርባ አራት ሀምሳ አምስት አርባ አራት የሚለው እንግዲህ አዎ፣ አርባ አራት አርባ አራት አዎ።
እሺ ምን ነበር እመቤት?
ቢዜድ ፎሬክስ ነው አይቼ ነበረ። ፖስት ቢዜድ የተደረገው ፎሬክስ?
መኪና አዎ፣
መች ነው ያዩት?
ዛሬ ከአራት ቀን በፊት ነው post የተደረገ ቲክቶክ ላይ ነው ወይስ ቴሌግራም?
ቲክታክ ላይ አዎ።
እሺ አንዴ ሊሎት ጠብቁ።
እሺ። ሶስት ሺህ ኪሎ ሜትር የሄደ
እሺ ወንድ ያስተዋወቀው ነው።
አዎ።
ቁጥር ልስጥት ዜሮ ዘጠኝ አስራ አንድ
እሺ
ሀያ ስድስት
እ
ዜሮ ዘጠኝ ዘጠና
እሺ
እሺ ቴንክ እሺ ምንም አመሰግናለሁ።